ጤና ይስጥልኝ።
ሰላም እናቴ፣ እንዴት ነሽ?
እግዚአብሔር ይመስገን። እንደምናቸው ልርዳዎት?
ማሽን የድራፍት ማሽን ተበላሽቶ ነበረ እሺ፣ እና እንዲስተካከልልኝ ተስተካክሎ ነበረ፣ ድጋሚ ተበላሽ።
እሺ። ደንበኛችን ቲና ወይም ደግሞ
ምን አልሽኝ ማማዬ?
የቪዲዮትን ይንገሩኝ።
ቲን ነበሩ የቤቱ አዎ።
ሁለት ዜሮ ስልሳ ምናምን ሁለት ዜሮ ሄሎ ሄሎ ሄሎ